ለጤና ቤት ሄሎ
ሄሎ ጤና ይስጥልኝ ቤት ቤት ነው የምንረዳ
እንትን ነበር ጨዋታ ቆርጬ ነበር እና ጨዋታው ትላንት ማታ ነው የተቋረጠው። ኦንላይን ነው የቆረጥኩት።
እሺ እሺ መስመር ላይ ጠብቀኛ ነኝ ላስተዋል በዚህ በዚህ ስልክ አይደለም።
እሺ ላስተዋል ካሸር ኮዱን ትነግረዋለህ ላስተዋል ስልና ካሸር ኮዱን ትነግረዋለህ። እሺ ምን አልከኝ?
cashier code ኡን ትነግረዋለህ ላስተዋል ስልና cashier code ኡን ትነግረዋለህ።
እ፣ በዚህ ስልክ አይደለም እንትን አሁን ገባኝ።
ከሰው እ፣ ገባኝ። cashier code አለ አይደል ቲኬቱን
ቲኬት አይደለም ኦንላይን እ ነው ኦንላይን ኦንላይንም ነው የቆረጥኩት።
ቢሆን cashier code አለው። እሺ ከስር እሺ እሺ ትነግረዋለህ ላስተዋል ስልና ሄሎ
ሄሎ
እሺ ይላኩልን ሄሎ ሄሎ
የትኬት ጥያቄ ነው።
እ፣ አ፣ እሺ cashier code ኡን ይንገሩ።
ኮዱን ካሽር ኮድ አዎ፣
አ- አሁን መጣልኝ። ያው right right አሳየኝ። አሁን አሁን ወጣ። እሺ እሺ አ፣ መጣልኝ። thank you እሺ መልካም አይ